ሰላም ነው?
እግዚአብሔር ይመስገን።
ደውዬልሽ ከወዳቢ ፊልም አካዳሚ PLC ነበር እና እዚህ ከምን?
በ junior accountant ምን ደውልልሽ ከወዳቢ ፊልም አካዳሚ PLC ነው አዎ፣ እሺ፣ እና እዚህ ክፍት የስራ ቦታ ስላለ በ junior accountant ዛሬ አዎ፣ ከሰዓት ወይም ነገ ጠዋት መፈተን ፈተና ስላለ መጥተሽ መፈተን ትችላለሽ።
የት አካባቢ ነው?
ደቡብ መብራት ከአርሴማ ቤተክርስቲያን ፊት ለፊት
ደቡብ መብራት ፋርሲማ አዎ ቤተክርስቲያን ፊት ለፊት አዎ አዎ ስንት ሰዓት ላይ?
ዛሬ ከሰዓት ስምንት ሰዓት ላይ ወይም ነገ እም፣ ጠዋት ሁለት ሰዓት
በቃ እሺ፣ ወይ ነገ እመጣለሁ።
ነገ ጠዋት አዎ፣ የነገ ጠዋት ይሆንልኝ፣ ዛሬ ስለማልችል ፈትቻለሁ።
እሺ እሺ፣ እሺ
እሺ፣ አመሰግናለሁ።